ጤና ይስጥልኝ አሊባባ
ሰላም ደይደሽ እግዚአብሔር ይመስገን። እመቤት
እንትን ያሪስ ኮምፓክት አላችሁ እንደ ከባንክ የሚሸጥ ወይም ደግሞ ባ- ባንክ የሚመቻችለት አለን
እስከ አንድ ሚሊዮን ድረስ ባንክ የሚመቻች
አንድ ሚሊዮን እ፣
እሺ ቁጥር ልስጦት ዜሮ ዘጠኝ አርባ አራት
text ታደርግልኛለሽ? ይቅርታ ግን ይቅርታ እመቤት system ኡ አያረግም እሺ ዜሮ ሰባ አራት ዜሮ ዜሮ ሰማንያ ሰባት አስራ አንድ ሰማንያ ሰባት አንድ ሺ አንድ ሺ እሺ፣ ይኸውልሽ።